ጤና ይስጥልኝ። ቺፕ እኮ መርዶ
ሄሎ አቤት።
ሄሎ ሄላ
ሄሎ፣ አቤት ሰላም።
እ፣ ይቅርታ አድራሻችሁ ወዴት አካባቢ ነው? ቢሮአችሁ
ምን አሉኝ?
ቢሮአችሁ ወዴት አካባቢ ነው?
የቂርቆስ ክፍለ ከተማ ጀርባ ቢሞር አፓርትመንት ጎን
ምን አፓርትመንት?
ቂር- እ፣ ቢሞር አፓርትመንት የሚባል አፓርትመንት አለ። ከቂርቆስ ክፍለ ዲቦር ነው?
ከተማ ጀርባ ዲቦር ነው የሚባለው?
ሶስት አለ እ?
ዲቦር ነው የሚባለው?
no ቢሞር ቢሞር የሚባለው ዲቦር ህንጻ ነው። አራተኛ ፎቅ ላይ ነው ያለ ነው።
እሺ።
አፓርትመንት ጎን አለ እሱ ነው።
ምን ህንጻ ላይ ነው ያላችሁት?
ቢሞር አፓርትመንት የሚባል አፓርትመንት አለ። ጎን ያለ ፎቅ ላይ ያለ ነው።
እሺ፣ እሺ አመሰግናለሁ።